ሄሎ ጤና ይስጥልኝ።
አለ አለ ጤና ይስጥልኝ።
አብሮ ይስጥልን።
ሰላም አደራችሁ።
ሰላም።
እግዚአብሔር ይመስገን። ትናንትና በቆሎ አዘን ነበርና እሺ
ሌላም እዛው እኛ ሳይት ላይ የታዘ ብር እነሱ አሁን ኮዳም ተላከላችሁ፣ ለእኛ ግን በቆሎ አል- አልደረሰኝም።
እንዳልተላከ አክሰብት አልተባለም።
እ እ አክሰብት ስላልተባለ ነው ኮድ ያልደረሱት።
ስለዚህ ስለዚህ ለነገ ነው የሚላክሎት።
ለነገ ነው የሚላከው።
አዎ
አይ ዛሬ ግን ብትልኩት ሌላም ሽንኩርት ምናምን የታዘ ነበር አንድ ላይ እና ማታ በጌታ- ነበር ይሄ ጌታ ነን።
የሞላው።
አዎ ማታ ነው። ሁለት ሁለታችንም ለዛ ማታ ነው ነበር የሞላ ነው።
አክሰብት ያልተባለ ነው። አንዳንዴ እስኪ ሲስተሙ ዜሮ ይዘዋል።
ዜሮ አራ- ለዛ ነው።
ዜሮ አራት ላይ ዜሮ አራት ላይ አሁን ኮድ ተላከለ ዜሮ ዘጠኝ አስራ አንድ ሀያ አራት ዜሮ ዜሮ ዘጠኝ ዜሮ አራት የሚለው ላይ እም፣ ሀያ ስድስት ዜሮ አራት ኮድ ሳይደወል ከእሱ ጋር አንድ ላይ ነበር ያዘዝ ነው እና የሚቀላቸው ይሄ አንድ ላይ ግን አክሰብት አልተባለ ነገ መብትሉም እርሶ
እ እ
ሄሎ ነገ መቀበል ሰላም አይችሉም።
ነው። እችላለሁ ለእናም ያው ትርላንድ ልፋት እንዳይሆን ያለው አ- ይሰማኛል እናንተ ለእናንተ ልፋት እንዳይሆንባችሁ ይሄ ነው
አዎ ግን ይሄ ነገ ነው የሚላክሎት። accept ዛሬ ነው የሚባለው። ኮድ ይዞታል።
እ okay እሺ እሺ እሺ፣ መልካም ቀን።
እሺ